Hello.
Hello ጤና investment
account ኡ ላይ በስት ቤት account ላይ ገንዘብ ማስገባት ፈልጌ ነበር። እንዴት ነው የሚገባው?
okay ቪዲዮ ልላክሎት ቴሌግራም ላይ
እ እ?
ste- step ኦቹን የሚያሳይ ቴሌግራም ላይ ቪዲዮ ልላክሎት።
ይቻላል። አዎ ቢያንስ በቴሌብር ምናምን ማስገባት ይቻላል።
ይቻላል። አዎ በዚህ ቁጥር ቴሌግራም ይጠቀማሉ። አሁን በደወሉበት ቁጥር አዎ አዎ።
እሺ እልክሎታለሁ።
እሺ